ሄሎ
ሄሎ ሄሎ
ሄሎ
ሰላም ጤና ይስጥልን ቴሌቪ
coin ምንድን ነው?
coin የጥያቄና መልስ መመለሻ ወይም ደግሞ መጠቀሚያ ነው።
የጥያቄና መልስ መጫ አዎ ጥያቄና መልስ ነው የሚጠቀሙበት። በትኬት ደግሞ ድሎትን ይሞክሩ የሚል የሚያሸልም ጨዋታ ይጫወታሉ። ሌላ
ሄሎ እናመሰግናለን።
እሺ ምንም አይደል። ሌላ
Hello.
እነጋ ማለት
Happy performance. Application